ሰላም ቤት ቤቲ ነኝ የምልርዳው።
ሰላም ናችሁ?
ሰላም ሰላም።
ሲስተር እንትን አንድ ፕሮብለም አለ።
ምን አልከኝ?
አንድ ፕሮብለም አለ።
እሺ ንገረኝ ካሻልከውድ።
ደ- there is- ኮድ- ኮድ ላይ ነው ነገር አዎ ንገር there is this- እ
there is this- አይ ስልክ አይደለ ስልክ አይደለ አህ፣ ካሻልከውድ ካሻልከውድ የትኬቱን
የቴሌሾት- እ እ የቴሌሾት ነው እንዴ?
ትኬት ነው አይደለ ያልከኝ?
ላይ withdraw ያደረገ ቼክ ቼክ ለማድረግ ነው።
withdraw እስካሁን ነው?
አልተባበረ። አዎ withdraw ነው።
እሺ ያለ።
ጠብቅ ጠብቅ።
ጠብቀን እናያለን። ወስደው- ወስደው- ወስደው- Six, five is on the phone.